hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
እ፣ ልጅ ለመጠቆም ነበር።
እሺ የእጹብ ድንግል ልጅ ይጠቁሙ የሚለውን በሱ በሱ ላይ በሱ ላይ ይደውሉ። ዘጠና አንድ አስራ አምስት ሆኖ እ፣ ሶስት ቁጥር ላይ ነው ልጅ ለመጠቆም የሚመዘገበው እና ሶስት ቁጥር አለ። ተጫኑና በሱ ሲነሳ አትመዝግቡ።
እሺ።
ቶሎ ሜታ እ